ልገድግ ፍቅር ወደት ላርግክና ዘመድ ያለ የወዳጅ ያለ የዘመድ ያለ የወዳጅ ያለ ምን ይሻለኛል
እንደ ጀመረ እንደ ጀመረ ይጨርስ ካላይ ማን ያስረታል ተቀርቆ መደሪያ ትንሽ መላይነሽ ተቀርቆ መደሪያ ትንሽ መላይነሽ አታዋየኝም ወይ ምነው ጎኔ ሆነሽ አታዋየኝም ወይ ምነው ጎኔ ሆነሽ ሰቀቀኔ ሰቀቀኔ አልባሽ በይ ከጎኔ ከባ አይነበርን አንተማ ዋሃየቱ መቼ ከባ አይነበርን አንተማ ዋሃየቱ ቢያለ እንጂ አይንህ መዞር በየቤቱ ማሮለላ ማሮለላን አለኝ የኔ ገላ እንደሚሆን ያዚውን ረተ አይሆንም እንደሚሆን ያዚውን ረተ አይሆንም ሰጥቼሽ ለሞዬ ምንንም ምንንም ሰጥቼሽ ለሞዬ ምንንም ምንንም መላው ሰውነቴን በፍቅርሽ አትመሽም መላው ሰውነቴን በፍቅርሽ አትመሽም ምነው ያለ አግባቡን እኔን ጠረጠርሽው ነው ያለ አግባቡን እኔን ጠረጠርሽው አካል መውደድ ማምደላ ነይ ነይ የኔ መላ ነዋ በእኔ ላይ ግላ ካልተመነም ነዋ በእኔ ላይ ግላ ካልተመነም እንዳነጋገርህ ልብጌን ያልሆነም እንዳነጋገርህ ልብጌን ያልሆነም እግርህ ተመሪ ነውን አይገባም ከታታው እግርህ ተመሪ ነውን አይገባም ከታታው አይንህ እያየነው ነገር የሚያመጣው አይንህ እያየነው ነገር የሚያመጣው አከላቴ ሰውነቴ ትሆናለኝ በሞቴና
ኧረ እኔን መውደድ ኧረ እኔን ፍቅር ኧረ እኔን መውደድ ኧረ እኔን ፍቅር ጉድ አደረገኝ አስደነገ ቻላርገው እንጂ ቻላርገው እንጂ ቢያስደገድግ ፍቅር ወደት ምን ላርግህ?
ዘመድ ያለ የፍቅር ያለ የዘመድ ያለ የወዳጅ ያለ ምን ይሻለኛል ፍቅር አቅንቶኛል እንደጀመረን እንደጀመረን ይጨርስ ካለ ማን ያስለታል?
አይኔ ውለታታ ጥላቻ ተረፈው አይኔ ውለታታ ጥላቻ ተረፈው የሆነ ጣጣው ነጮች በከነፈው የሆነ ጣጣው ነጮች በከነፈው ምነው መወቀሱ ንግረስ ምን አጠፋ ነው መወቀሱ መግረስ ምን አጠፋ በሾበቂ ባቱ ወዳንቺው በለፋ በሾበቂ ባቱ ወዳንቺው በለፋ አካል መውደድ የማምደላ ነይ ነይ የኔ መላ ይትታ አይጎዳም